ሰላም ነው።
ምን ልደውል?
እንትን high roof አይቼ ነበር ሁለት ሺህ አስር
አስራ ስድስት ነው ያለ ነው high roof እ
አስራ ስድስት ሁለት ሺህ አስራ ስድስት ነው high roof ያለን።
አይ ማስታወቂያ ላይ ያየሁት አስር ነበር። እሺ እሱኛው ተሽጧል አባት እ
ተሽጧል። እሱኛው ሁለት ሺህ አስራ ስድስቱ ነው።
እሺ እንትን አላችሁ ቴሌግራም ላይ ማ- ማየት ይችላል መስመር ላይ ኖት፣
እ መስመር ላይ ኖት አባት።
አይ በቃ ኦንላይን ነው ያለው፣ ችግር የለም።
መስመር ላይ ኖት፣
የለም
መስመር ላይ ኖት አባት።
ነው አይደለም አይደለኝም።
ከእርሶና አባት ኔትወርክ እያቆራ እየተቆራረጠ መሰለኝ የሚደርሰኝ አዎ ትንሽ ሁለት በቃ ሺህ እኔ አስራ ስድስት ያለሁበት ቦታ
ሁለት ሺህ አስሩ ተሽጧል።
እሺ ሁለት ሺህ አስራ ስድስት ሆነ በምን ማየት ይችላል?
ቴሌግራም page ኣችንም ላይ ቲክቶክ page ኣችንም ላይ ለቀነዋል። ማኒ ባባ dot net ላይ ገብተው ቴሌ page ኣችን ላይ ማየት ይችላሉ።
okay ዛሬ ያለ
አዎ ብ- እ፣ ባንክ አለ
ባንክ ስምንት መቶ ሺህ ያለው ለእጁ ሁለት ነጥብ አራት ይፈልጋል።
ሁለት ነጥብ አራት
አዎ ለእጁ ይፈልጋል።
okay፣ ሁለት ነጥብ አራት መቶ ሺህ ነው የሚቀረው ባንክ
ባንክ ስምንት መቶ ሺህ ከ- አለው ሁለት ነጥብ አራት አንድ ላይ ሶስት ነጥብ አራት ነው መኪናው።
አንድ ላይ
ዋጋው ሙሉውን ሶስት ነጥብ አራት ነው።
ሶስት ነጥብ አራት
አዎ
እሺ በቃ ልየው እሺ